ጤና ይስጥልኝ ቤተሰቤ ዲቦራ ነኝ። እባክዎ ምን ልርዳዎ?
አብሮች ስጥልን ደስት ቤት እንትን እየተበላ ተመላሽ ብር እስካሁን አልሆነም። ለምንድን ነው ባላንስ ላይ አይቀመጥም?
እ፣ ምንድን ትኬት አሸንፈ ብሩ አልገባልህም ነው?
አዎ፣ አሁን ምሳሌ የተ የተቆረጠው ትኬት ላይ ዜሮ ሆነውና ኖርማል ያ- ያለው እሱ ተቀማጭ ሲሆን ቀሪ ሲሆን ወደ ባላንሱ ላይ አይደል የሚመጣው?
ም- ቦነስ ነው ወይስ ምንድን ነው? እስቲ ያስረዳኝ።
ቦ- ቦነስ ነው ኖ።
በአንድ ወጥቶብህ ነው
ም- ቦኖስም ነበረኝ ኖርማል ብርም ነበረው።
ያሸነፍከውም ነበረ። የስፖርት አዎ።
ትኬት ነው
አይ የኳስ ነው?
በፌስት ቤስ ነው በእንትን ነው። አዎ ኳስ ነው።
ኳስ ፉትቦል ላይ ነው።
አዎ፣ ትኬቱ አለ እጅህ ላይ
በስልክ ነውማ በስልክ ነው።
እኮ በስልክም ቢሆን እንትን አለው አደለ? ትኬቱ አለ አደለ? የቆረጥከው ታውቀዋለህ፣ አዎ።
ትለየዋለህ።
አለ አለ እሱን ት- የ cash code ኡ ንገረኝ፣ ክፈተውና ትኬቱን
እሺ ሌላ?
ከብስ- እሺ እሺ
ከፈትከው